Hello ሰላም ናት? እንትን ብዬ ነበር cash cash out ብዬ ወጥቼ ነበር እና አልገባልኝም እስካሁን።
አልገባልኝም።
አዎ ማለት እንትን ብዬ ነበር ነው withdrawal ነው እ deposit ነው withdrawal ነው
withdrawal አድርጌ አ- እንትን አላለኝም።
ስንት ብር ነው?
ዘጠኝ ሺህ ብር እሺ አሁን ነው?
ከአንድ ሰዓት በፊት እሺ ሴቭስን
ዘጠኝ ሰላሳ ነው እሺ
ዘጠኝ ሰላሳ እም፣ ሰባ አንድ እሺ
አርባ አንድ አርባ አንድ
ገብቶልሃል? እሺ እ?
ገብቶልሃል?
እሺ እሺ